ወረቀት ላመጣ hello አቤት ሰላም ጤና ይስጥልኝ።
ሰላም ነው?
እግዚአብሔር እንዴት ነው?
ይመስገን። ፍሊንት ስቶን Homes።
አዎ እኔ የምልህ አክሲዮን ሽያጭ ተጀምሯል እንዴ?
አዎ ተጀምሯል። ከሐምሌ አንድ ጀምሮ።
okay አሁን እ፣ ብናስገባ ይጀምራል ማለት ነው?
አዎ ይጀምራል።
አሁን ከጀመርንበት ጀምሮ ነው ገና አልተጀመረ?
እ፣ ተጀምሯል። እየገዙ ናቸው።
okay አይ እኔ የምልህ ከመቼ ጀምሮ ይታሰባል? አሁን ብንገዛ ነው የምልህ።
እ፣ ማለት normal ከቀኑ ጀምሮ እ፣ እስከ እ፣ ይያዛል ማለት ነው።
okay already በቃ ተጀምሯል ከሐምሌ ጀምሮ።
ተጀምሯል። ከሐምሌ አንድ ጀምሮ ተጀምሯል። ከሐምሌ አንድ ተብሎ ነው የሚጀመረው።
okay እስኪ ቦታ ጠቁመኝ እስኪ የሆነ ቅርብ ቦታ ለሰሜን ማዘጋጀት።
እሺ ዋና office ገርጂ ነው።
አይ ቅርብ ለሰሜን ማዘጋጀት ልደታስ
በቃ ለ- ልደታ ልሞክራ ፒያሳ ወይም- ምናምን የለማ ቦሌ አለ፣ ልደታ አለ፣ ገርጂ አለ።
እ፣ ልደታ ልደታ ወደ አብነት በሚወስደው መንገድ ዋናው ፍርድ ቤቱ ጋር እ፣ እ፣ ዋናው ፍርድ ቤቱ አወቃችሁ?
አዎ ልደታ አዎ። እና እሺ መር- መርካቶ ገበያ ማዕከል እ፣ ፊት ለፊት ያለው ህንጻ
መርካቶ ገበያ ማዕከል ፊት ለፊት ጻፍ።
አዎ፣ እሺ።
ፍርድ ማዕከል ፊት ለፊት ያለው ህንጻ።
እሺ እሺ ስሞት ማልበል ማርቆስ ማርቆስ እ፣ ይሄን እ፣ የሰሙት ከምንድን ነው?
እኔ ከቴሌቪዥን ነው።
ከቲቪ እሺ። እ፣ አሁን ከሄዳችሁት የኛ የሽያጭ ባለሙያዎች እ፣ እንዲቀበሉ እናደርገዋለን።
በቃ ኩሌር ነው። እሺ እሺ አሁን አዎ።
እሺ፣ እሺ እንዲቀበሉ እናደርገዋለን። እሺ እሺ ወንድሜ፣ እሺ እሺ፣ አመሰግናለሁ።
አመሰግ- አመሰግናለሁ። እሺ እሺ።
ሌላ